Hello ሰላም ነኝ።
ሰላም order ነበር ሰላሳ ሁለት ስልሳ
ሰላሳ ሁለት ስልሳ ምን ነበረ?
የ customer ስልክ አይሰራም። ሌላ ስልክ ተጨማሪ ካለው እስኪ እስቲ አይ ሌላ እዚህ ጋር እንኳን ሌላ ያስቀመጠ የለም መሰለኝ። ወይ እኛ እንሞክርለትና እደውልልሃለሁ።
እሺ